ጤና ይስጥልኝ የተሰበራ መረጃ ማዕከል በኩም ልዶ
ያልተጠቀምንበት ትኬት ነበረ ቀን ለማራዘም ፈልጌ ከየት ወዴት ነው?
ከድሬዳዋ ወደ አዲስ አበባ ከእኛ ነው የቆረጡት?
አ ማለት ኢትዮጵያ አየር መንገድ
አይ ይሄ የደወሉበት የትኬት agent ነው።
okay ይለያያል።
ከአየር መንገዱ ከሆነ የቆረጡት አየር መንገዱ ላይ ማስተካከል ይችላሉ። ስልሳ ሰባት ሰማንያ ሰባት ላይ ደውሉ።
okay ስልሳ
ሌላ ምረዳውት ነገር አለ?
አይ የለም thank you በጣም እናመሰግናለን ስለደወሉ። መልካም